ጤና ይስጥልኝ ቤስት ቤት ጤና ይስጥልኝ።
አዎ Best ነው የምንነዳ።
አይ withdrawal አድርጌበት እሺ
pending እያለ እምቢ እያለኝ ነው።
እሺ Best Bet ስልክ ቁጥር ንገረኝ እስኪ።
ዜሮ ዘጠኝ ስልሳ ስምንት እሺ
ስልሳ አምስት
እሺ ሰባ አንድ ዜሮ ስድስት
መቼ ያዘዝከው ውዝዶ?
ትላንትና ከትላንት ወዲያ ማታ ትላንት ደውዬ ሊያስተካክሉ ነው ይስተካከላል እያለችኝ ነበር።
አዎ ሳንቲም በ SantimPay ነው አይደለ?
አዎ እሺ እነሱ ጋር ትንሽ system ችግር ተፈጥሮ ስለነበረ ነው አዎ ዛሬ መስራት የጀመረላቸው። ለብዙ ደንበኞች ጥያቄ አለ ውዝዶ ነው። ለብዙ ደንበኞች ጥያቄ አለ። ሀምሳ ብር ነው ወይስ
አይ ሀምሳ ሀምሳ ሺህ ነው አንድ ለአስር አስር ሺህ ተብሎ ተደርጎ አስራ አምስት ሺህ የተደረገ?
አዎ ሀምሳ ሺህ ከትናንት ወዲያ ነው ያልከኝ?
እ ከትናንት ወዲያ ነው ያልከኝ? ያወጣ አዎ ከትላንት ወዲያ ማታ ነው ያደረጉት።
እሺ እሺ በቃ ከእኛ system ወጥቶ SantimPay ዎች ጋር ነው ያለው።
አዎ እነሱ ጋር ትንሽ system ተቋርጦ ስለነበረ ነው ዛሬ ነው መስራት የጀመረው።
okay እና የብዙ ደንበኞች ጥያቄ አለ እያሳለፈ ሁሉንም አንድ በአንድ እየሰሩ ስለሆነ ነው አዎ ትንሽ ጊዜ ይፈጃ እንጂ ይገባልሃል። check አድርገህ ነው የተፈጠረ ስህተት የለም።
እሺ እሺ ወንድሜ እሺ መልካም ቀን።